ጤና ይስጥልኝ ስፖርት ነው በሀኮ ምን ለወደውን
የምልሽ እናት ምን አሉኝ?
ትላንትና withdraw አድርጌ እሺ
ብሩ እዛው ተንጠልጥሎ ቀረ። ወደ ቴሌ ብር ያስጫ
እሺ ከ transaction history ላይ አልገባለሁትን screenshot አድርገው በቴሌግራም ይላኩልን።
እኮ በቴሌግራም በምን ልላክ?
የያዙ ስልክ ቁጥር
አንድ እሺ፣ አንዴ ጠብቂኝ።
website ኣችን ላይ ጥያቄ ምልክት አለ። የሁሉ ስፖርት website ላይ እሱ ላይ ያገኙታል። እሺ ቴሌግራም ሆኑ ደንበኛችን ቆይ አይ አይ ስልክ እስኪ ልጻፍ። በቃ website ኡ ፈልጌ ፈልጌ ያጣሁት።
እሺ አንዴ እስክሪብቶ እያስኩኝ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
እሺ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት በዚህ በቴሌግራም ላክ።
አዎ
እሺ አመሰግናለሁ።
እሺ